ናቸው።
Hello
አቤት፣ ምን እንርዳዎት?
እህቴ እንዴት ነሽ?
ሰላም፣ ምን እንርዳዎት?
አልሐምዱሊላህ። ይህ እህቴ በዚህ ስልክ ማለት ነው account ቴሌ ብር ጋር ወደ ቤት ወደ ቤት ቤት ብር መላክ ፈልጌ ነበር።
እሺ፣ ልኬ ብሩን ቤት ቤት አልገባም። ቴሌ ብሩን ወጣብኝ። ብሩ አራት መቶ
እሺ። ሰማንያ ስምንት ዜሮ አራት ላይ ደውሎ ይጠይቋት።
ሰማንያ ስምንት
ዜሮ አራት ላይ ይጠይቋቸው።
ሳያስ ነው ኮሲ
እሺ፣ ዜሮ ሀምሳ ሰባት ስልክ ቁጥር ልስጦ
እሺ፣ ሌላ ቁጥር ስጠኝ። ያ ሳይሆን እ ምን አልሽ?
ሄሎ
አዎ
ዜ-
ወ-